ሄሎ ጤና ይስጥልኝ ምን ልታዘዝ? ቴሌቪ
ምነው የቴሌ ገንዘብ እኮ የቴሌብር ሁሉ አያነሱልኝ
ም- ምንድን ነው የቴሌ ምን ፈልገው ነው?
የቴሌብር
ይሄ ቴሌዊን ነው። ቴሌብር ሳይሆን ቴሌዊን ነው።
ቴሌብር ምን የደውል አያነሳው እስኪ ምንድን ነው እንዴት አድርጌ ላቁመው ዘጠኝ ዘጠና አራት ይደውሉላቸው።
ስንደውል አራት ቁጥር ስንደውል እኮ ኮከብ ዘጠኝ የተሳሳችሁ እንደዚህ ያድርጉ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ከዛ በኋላ እንትን ይባል እ፣ ይመጣሉታል መረጃ የሚፈልጉትን ይጠይቁ እዛ ላይ
ዘጠኝ ዘጠና አራት ነው አይደል አዎ ዘጠኝ ዘጠና አራት
ተደውሎ አራት ቁጥር ነው የምጫነው
ኮከብ ዘጠኝ ዘጠና አራት ኮከብ ዘጠኝ ዘጠና አራት አድርገው መሰላል አድርገው እስኪ ሲደውሉ መረጃ ይመጣል የሚፈልጉትን እዛ ላይ ይጠይቁ
እናመሰግናለን አሜን እሺ